ሄሎ ጤና ይስጥልኝ። ቃል ኪዳኔ ከቤስት ቤት ምንድርደው
እዛው ኮንፈርም አርጋው ብሩ አልገብቷል።
በዚህ ስልክ ቁጥር ነው። ስንት ብር ነው?
አስራ አምስት ሺ የመቼ ነው?
አሁን ዛሬ እዚህ መስመር ላይ ጠብቁኝ።
አሎ ወደ ዜሮ ዘጠኝ ሰላሳ አርባ ዘጠኝ ስልሳ ሰባት ሰማንያ አንድ ሰማንያ አንድ አዎ
እሺ አሁን ገብቶሎታል check ያድርጉ እሺ መልካም ቀን